እዝል ሃሌሉያ ሃልየ ሃሌሉያ ዘላለም ፍሱህ ገጹ ብሩህ እብነቢያት ልሳኑ በኒህ ዘላለም ፍሱህ ቆሙ ነዊህ ዲበ እንግዳሁ ጽይሙ ስፉህ እንማቆምን ይብያ ድምጿ ሰማይኩ ግብሯን ከርኩ ህንዋቷ ዘማለም ርኢኩ ሰላም ከክርስቶስ ሰራ ያለውን በል